hello ጤና ይስጥልን
ሰላም ነው።
ሰላም እንደምን አለሽ?
እግዚአብሔር ይመስገን። ድንቅ ልጆች ለመጠቆም ነበር።
እሺ በጣም ጥሩ። ማን ይባላል የሚጠቁሙት ሰው?
እ TikTok ላይ መቅደስ ስምንት ዜሮ አራት ይላል።
መቅደስ ነች?
መቅደስ ስምንት ዜሮ አራት
መቅደስ ስምንት ዜሮ ዜሮ አራት
አራት የእርስዎ ስም ማን ይባላል?
የኔ እም ደስታ አበረ
ደስታ አበረ
ከየት ነው የምትደውሉልን?
እኔ አዲ- ከአዲስ አበባ ነው።